አድገባይን እኳን ያልኩት ሰበር ስልታዝ ነው ይህዲህ ጋንሳፋ ንምሮ ነው
ሄሎ
ሄሎ ማለት
ሰላም ሄሎ።
ቤት ቤት ይሰማኛል። ምን ልርዳ?
የሆነ ቲኬት መርጬ ነበርና መጀመሪያ ላይ ገና ጨዋታው የሚጀምሩ በፊት ካሻዎች ሌላው ስል
እሺ እ- እ፣ የቅዱስ ጊዮርጊስ ጨዋታና የኢትዮጵያን ቡናን ቫሊድ ዋን ምናምን አለብኝ።
እ፣ እስቲ ቴሌግራም ትጠቀማለህ እንዴ?
አዎ እጠቀማለሁ screenshot አድርገህ ትልክልኛለህ፣ check ላድርግልህ የሚለውን።
እ፣ ጨዋታውን አዎ cash out ውስጥ ደግሞ እ- ያመጣልህን።
እ፣ እሺ፣ እሺ ላክ በዚህ ቴሌግራም ምን ላይ ቴሌግራሙን ታውቀዋለህ?
አላውቀውም ቁጥሩን ንገረኝ።
እሺ ዜሮ ዘጠኝ ዜሮ ሶስት
እሺ ዜሮ ዘጠኝ ዜሮ ሶስት
አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት እሺ